ጤና ይስጥልኝ አርሽፌ ረዴት ነው ባኮምነቸው ጤና ይስጥልኝ። ጠዋት ደውለው ነበረኝ ከቴሌግራም ቁጥር የሚጠቅም ምናምን ነገር ስ በስክሪንሹት ላይ ያደርጋለሁ ቤንዲንግ ምናምን አለ መሰለኝ።
እሺ ስክሪንሾት ልከውል ነበር።
አዎ ስክሪንሹት አሁን ይላካል ቁጥር ነገር ስ በቴሌግራም የሚጠቅም ማለት ነው።
እሺ ቁጥር ላስይዞት።
አዎ እሺ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አይደለ?
ልክ ነው ደንበኛችን።
እሺ፣ ከስልክ ቁጥርና ስሞትን ያስቀምጡልን።
አሁን ይላካለሽ።
እሺ